hello ግንዛብ አቤት
ሰላም፣ እንዴት ነህ? ከቢሮ ነው የምደውልልህ።
እሺ
ያክል ምንድን ነው አልታዘዘም እንዴ?
አ
እዛው ነው ያለኸው ምግብ ቤት እ እ?
አይደለሁም አይደለሁም
okay፣ ታዲያ እንዳልታዘዘ በምን አወቅ? ገንዘብ ደውዬላቸው ነው ገንዘብ ነው ከ- እ?
እሺ፣ በቃ ደውላቸውና፣ ነገ- እሺ፣ ደውላቸውና አሳውቅ እሺ አሳውቅ እሺ